ያስጥልኝ አሪፍ ቤዛ የት ነኝ? እባክዎ ምን ልርዳው?
ሜሎ ቤዚ እንትን ዲፖዚት አድርጌ ወደ ዳሽን እንትን ዳሽ ቤት እሺ ብሩ አልገባ እንትን አላለም አልገባልኝ።
እኛ ጋር ደውሎ አስመዝግበው ነበር ደንበኛችን።
አሁን እያስመዘገብኩኝ እሺ ስንት ብር ነበር?
መቶ ብር ነው መቶ ብር መች ነው?
አሁን
እሺ ደንበኛችን ስሞትም አልበል።
ሮቤል ጌታቸው
እሺ ሮቤል ጌታቸው። በዚህ ስልክ ነው ቴሌ ብር የሚጠቀሙ?
አ
እሺ ደንበኛችን ከቴሌ ብር ወደ ዳሽ ቤት መላኩትን የሚያሳይ መልእክት በቴሌ ብር ደርሶታል አይደለ?
አ እሺ እሱን screenshot አሁን በምነግረው ስልክ ቁጥር ቴሌግራም ላይ ላኩልን።
እሺ አንዴ ስልክ ሊያዝ እሺ
እስክሪብቶ አንዴ ላምጣ።
እሺ ደንበኛችን
እሺ ንገረኝ።
ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት
አስራ ሶስት
አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት አዎ እሺ ስሞትንና ስልኮትን ከታይ ጽፎ ይላኩልን።
እሺ ሌላ ምረዳውት ነገር ይኖራል?
የለም እሺ ስለደውሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።
ምንም